ሌላው ጤና ይስጥልን ቤስት ቤት
ወንድም ውድድር አድርጌ ነበር ፐርሰንት ከያ
እሺ አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር አዎ
እሺ
ሀያ ሀያ ሺህ አስር ሺህ
አሁን የደወልክበት ስልክ ቁጥር ነው የ Best Bet ስልክ ቁጥሩ አ- አዎ አዎ እሺ መቼ ነበር ያረከው
አሁን አሁን revert ተደርጎልኝ ነበረ። አሁን ድጋሚ ከዛ ያዘዝከው
ሀያ አስር ሺህ ሀያ ሺህ እና ሀያ ሺህ አለ በአጠቃላይ አዎ አምሳ ሺህ ብር አዎ አዎ አዎ
ዜሮ ዘጠኝ ሰማንያ ዘጠኝ ሀያ ስልሳ ስምንት ሀምሳ ስምንት ወደሚል ቴሌብር account አለ አዎ ጎንደር መሀመድ
እየገቡ ነው አይደል አሁን
የገባ ነው።
ገብቶላል አሁን ሁሉም እሺ
እሺ ወንድም ገብቶታል።
አመሰግናለሁ።
ችግር የለም መልካም ቀን።